በላይ ነው።
ጤና ይስጥልኝ እሺ።
hello hello
ወንድሜ እንዴት ነህ?
ሰላም ነው?
ሰላም ነው። ማታ ሺ አምስት መቶ አወጣና የኔ account አልገባም። ዛሬ ደግሞ አስራ አራት ሺህ
okay። በዚህ በደወሉበት ቁጥር አዎ ይሄ ቁጥር ነው እኮ።
እሺ check ላድርግልህ። እሺ እሺ አረገው።
እሱ ማታ አረገ።
ሺ አምስት እና አሁን አስራ አራት ሺህ ማታ አንድ ሺህ አምስት መቶ ዛሬ አስራ አራት ሺህ አስራ አራት ሺህ አዎ።
እሺ በ SantimPay ነው ሁለቱንም አዎ አዎ ይሄ ስልክ ነው ሁለት
hello ወንድም
approve ተደርጓል ገብቶሎታል። እሺ ሁለቱም ወደ ቴሌብሩ
እሺ እሺ እሺ ስለደወልን አመሰግናለሁ። መልካም ምሽት።
እሺ አይ
እሺ